ሄሎ
ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። ፕሊንስቶ ነው ምስን የደወሉት። ምን ልርዳዎት?
እ፣ አክሲዮን እ፣ ሽያጭን ቤቶች ያለውን information ለመጠየቅ ነበር።
እሺ እ፣ አሁን ምዝገባ ላይ ነን። ሄሎ
ሄሎ፣ ይሰማል?
አዎ፣ አዎ፣ እሺ አሁን ምዝገባ ላይ ነን። ከሐምሌ አንድ ጀምሮ ነው ሽያጩ የሚጀምረው ማለት ነው። ትንሹ ሀያ ሺህ ነው። የአንድ አክሲዮን ዋጋ አንድ ሺህ ብር ነው። ትንሹ ደግሞ መግዛት የሚችሉት የሀያ ሺህ አክሲዮን ነው። ትልቁ ደግሞ ሁለት ሚሊዮን ብር ነው ማለት ነው።
አንድ ሺህ እና ሀያ ሺህ ማለት ነው።
ትንሹ ሀያ- ትንሹ እ፣ ማለት